Hello ጤና ይስጥልን።
እሺ ቹቹ ምግብስ ቦሌ ነው።
አዎ እሺ ከ beU ነበር ነው እሺ
order number ሰማንያ ሶስት ዘጠና ሰባት ስልሳ አምስት የተቀበላችሁትን order driver አልሰጥም እያሉኝ ነው እያለ ነው። ምን ተፈጥሮ ነው?
እ፣ ቆይቶ ስለመጣ ምግቡ ቀዝቅዟል።
እሺ፣ ምንድን driver
ምን አልሽኝ? hello hello driver ቆይቶ መጥቶ ነው?
አዎ hello hello እናት driver ቆይቶ መጥቶ ነው?
አዎ ቆይቶ መጥቶ ነው።
እሺ እሺ አመሰግናለሁ።
እሺ